ምን አደረኩብሽ? hello order ይዤ ነበርና pin አድርግልኝ። ዘጠና አምስት ተብሎ ነበር assigned ያደረገው ሰባ አምስት እያሰበልኝ ነው። hello ዘጠና አምስት ወደ ሰባ አምስት መቀየሩን በምን አወቅክ አንተ?
ማለት ተብሎ ነው assigned የተደረግኩ ሰባ ሁለት ሀምሳ
ሰባ ሁለት ሀምሳ እሺ ለካ አሁን ነው የሚያስጨምር ከሆነ ጨምርልሃለሁ። ግን አሁን ዘ- የት ነህ አንተ? የፒያሳ ነው
እ የፒያሳ ነው
የቦሌ driver ነኝ እና እኔ።
ቦሌ እኮ በዚህ ሰዓት አሁን ዘጠና አምስት ብር የሚባል አለ እንዴ? ግን አይልሃለሁ ማለት assigned ተደርጌ ነው ዘጠና አምስት ነው እንትኑ የ delivery fee ምናምን ተብሎ
አይ ብሩ ካየዋለሁ
እሺ አይተሽ እኔ እንትን ለክቼ ነው። እሺ እንደዚህ ነው እንደዚህ ነው እንትን አለ ማያስጨምር ከሆነ አልጨምርልህም።
የት ነው ግን ቢውልዲንግ ስል